ጤና ይስጥልኝ የቴስት ጥሪ ማዕከል እባክዎ ይርዳዎት?
ጤና ይስጥልኝ ወደ ሮቤ flight መቼ አለ? ባሌ ሮቤ
ልሂድ። ከነገ ጀምሮ ልሂድ።
አዎ ነገ አለ? አይ ከነ- ከነገ ወዲያ መሰለኝ ያለ እሺ ለአንድ ሰው ነው
ለሁለት ሰው
መሄጃ ብቻ ነው ወይስ ደርሶ መልስ?
አ፣ ቤዛ ብቻ አድርገው
አለ ለአርብ አለ
አርብ ስንት ሰዓት?
አርባ አራት ሰዓት ከሀምሳ አምስት ቼኪን ሶስት ሰዓት ላይ ያው እሱ ግን ትንሽ ዋጋው ይወደዳል አምስት ሺ አምስት መቶ ሰላሳ ስድስት ብር ነው
አዎ
ወይ ደግሞ ቅዳሜ ሁለት ሺ ስምንት መቶ ዘጠና አንድ ብር አንድ ሰው
ለ- የአርቡን ለምን ተወደደ እንደዚህ?
ያው ቀኑ ሲቀርብ እንደዚህ ብዙ ሰው book ሲያደርገው ይወደዳል አ፣ okay ቅዳሜ ሁለት ሺህ ምናምን አዎ።
እሺ፣ ቆይ ደውል check አድርጌ እንትን እላለሁ። እሺ ወንድም
ምናሉኝ
መልሼ እደውላለሁ በቃ እሺ፣ ይችላል።
check አድርጌ እናመሰግናለን